ጤና ይስጥልኝ የቴሌ መርጃ ማዕከል እባክዎ ምን ልርዳው?
መልሼ ደወልኩ ይቅርታ።
ችግር የለውም።
እሺ እንትን ነው እቃ አትልኩ ማለት እናንተ information ብቻ ነው ምን አሉኝ?
እቃ ምናምን አትልኩ information ብቻ ነው።
ይቅርታ ይርቃል ድምጾት
እ እ ድምጾት ይቅር ይርቃል ይቅርታ።
እሺ እሺ አሁን የጅማ የመጨረሻው ፕሌን አስራ አንድ ተኩል ያርቅ
አዎ እና እቃ ላስልክ ፈልጌ ከአዲስ አበባ እሷን በጣም ሹር ሆም ስላሉ ነው ከሩቅ ቦታ ስለሚያመጣልኝ
የምትል
ከአዲስ አበባ ድጋሚ እንዳይሎት ነው።
አዎ ከአዲስ አበባ አዎ አንደኛው የለም ስላለኝ ከአስራ አስራ አንድ ሰዓት ከምናምን ያልከኝ መሰለኝ ከአዲስ አበባ ወደ ጅማ ቼክ ላድርግሎት አንድ ደቂቃ ድጋሚ ችግር የለም ችግር የለም እሺ።
ዛሬ የመጨረሻ በረራ የሚወጣ ያለው ከሰላሳ ደቂቃ በኋላ አስራ አምስት ከሰላሳ አምስት ዘጠኝ ከሰላሳ አምስት ላይ ነው።
እንጂ የመጨረሻ plane አስራ አንድ ሰዓት ጅማ የሚደርስ ማለት ነው። ከአዲስ አበባ ጅማ ነው ያሉኝ።
የመጨረሻ flight ነው።
አዎ ዘጠኝ ሰዓት ከሰላሳ አምስት የሚወጣ ነው።
እሺ እኔ ከዛ አስራ አንድ ከምናምን የሚነሳ መስሎኝ ነው።
ከዛ ከጅማ ከአደለም ከአዲስ አበባ ከአዲስ አበባ አይደለም ማለት ነው። አይ ከጅማ አድርጌ ነው ያየሁት።
ስለዚህ ከአዲስ አበባ የሚነሳ የለም።
አዎ ከአዲስ አበባ የሚነሳው አሁን ከሰላሳ ደቂቃ በኋላ ዘጠኝ ሰዓት ከሰላሳ አምስት ነው የመጨረሻው በረራ።
እሺ እሺ እናመሰግናለን ስለደወሉ።